ነው። ሄሎ ሄሎ፣ አቤት።
ቴሌግራም ጋር Donkey Tube subscribe ያደረገ ምናምን ሽልማት አለ የሚለው የእናንተ ነው እንዴ?
እና የኛ አይደለም እሱ የሌላ fake account ነው።
እሺ፣ መቶ ሰው እንትን ያደረገ መቶ አንድ ሺህ ብር ምናምን ሽልማት አለው ምናምን የሚላችሁ እኮ ነው።
እም፣ አይ እሱ የኛ አይደለም። እኛ እንደሱ አላልንም። ያው በእኛ ስም የሚከፈት account ነው።
እሺ፣ በቃ ይሄንን መጠየቅ ነው። አመሰግናለሁ።
እሺ፣ እሺ እናመሰግናለን።